የዋህ ነው ለመጥፋት ሄሎ
ሄሎ ሄሎ፣ አቤት
ጤና ይስጥልኝ አባ።
ጤና ይስጥልኝ እ፣ እንትን አይቼ ነበር ማስታወቂያ።
ችግር የለም ይሄ እ?
አንድ ሚኒባስ ፋይፍ ሚኒባስ ፋይፌል አለ ና ፓስተር ና መስቀል ስለሆነ
አንድ ሚሊዮን ድረስ ባንክ ምት- እናመቻቻለን ይላል እና ዋጋው እንዲህ ስንት ነው?
አስራ እንዴት ሰባት ነው ካም አከፋፈሉ?
ሰፊ አንድ ሚሊዮን ባንክ እናወጣለን ብላችሁ ነው አይደል? ፋይፌል ነው የወጣው አስራ ሰባት ከሀምሳ ነው ግን ዋጋው አዎ አዎ፣ ጠቅላላ ሙሉ ዋጋው አስራ ሰባት ከሀምሳ ነው። አ?
አስራ ሰባት ከሀምሳ አንድ ሚሊዮን አወጣልሃለሁ ችግር የለም አንድ ሚሊዮን እኮ አይ፣ ስምንት መቶ ባለ ስላልገባኝ ነው ባንክ እንዴት ነው የምከፍለው ምናምን በማይክሮ ይላል።
ፋይናንስ ይኸውልህ ሰባት መቶ ሀምሳ ሺውን cash ትከፍልና አዎ፣ ከዛም በኋላ ቀሪውን እ፣ ከማይክሮ ፋይናንስ ብድር አወጣልሻለሁ ማለት ነው okay ብድር ይወጣል ማለት ነው። እሺ፣ ፋይናንስ እንዳታስብ ና እና ዝም ብለህ እሺ፣ አንተ እሺ።
የምጠበቀው ንግድ ፍቃድ ቲን ነምበር ምዝገባ ምናምን ይዘህ መምጣት ብቻ ነው
በቃ።
ሌላው የኛ ስራ ነው
እሺ አባ እሺ ወንድም ቁጭ በል። ኮፈር እሺ ወንድም